ጤና ይስጥልኝ። ሁሉ ስፖርት በኮም ድርዳውት ሄሎ ሄሎ፣ ሁሉ ስፖርት ነው በምን ልርዳዎት።
አሁን ደውዬ ነበር።
እሺ
አረ ከእናንተ ከሴቶች ጋር መረግ መጋባት አልቻልኩም። ወንድ የለም።
ወንድ ላገናኛት።
አዎ
እሺ ጠብቁኝ።
ሄሎ፣
ጤና ይስጥልኝ።
አረ ከእናንተ ጋር መግባባን ሴቶች እየተጫው እየተቆጩ
አ፣ መግባባት አልቻልንም።
በጣም ይቅርታ። ምን ልርዳዎት?
ከምሬን አስሬት ማስተካከል በጣም ቆይቷል። አብረ- በአብዛኛው ጊዜ እንደዚህ ያጋጠመኝ ነው።
አ፣ ምን ፈልገው ነበረ?
ሁሉ ስፖ- ከሁሉ ስፖርት ማታ ማክሰኞ እሺ ሌሊት ነው ከስድስት ሰዓት በኋላ ነው ሀያ ሺህ ብር አሳልፍ የነበረው ሁለት ቴሌብርና እሺ ከሁሉ ስፖርት ተቆርጠዋል።
እሺ።
ቴሌብር ላይ ግን አልጨመረም።
አ፣ ከሁሉ ስፖርት አካውንቶች ላይ ትራንዛክሽን አዎ።
ሂስትሪ የሚለው አለ አይደለም?
አዎ፣ ትራንዛክሽን አ፣ ተና- ትራንዛክሽን ሂስትሪ የሚላለ ሞር የሚለው ውስጥ ሲገቡ ያገኙታል። ትራንዛክሽን ሂስትሪ የሚላለ እሱ ኦኬ፣ እዛ ተ- እዛ ተጨማሪ ስነካው ነው ተጨማሪ አ፣ ነው።
ተጨማሪ የሚለው ውስጥ ሲገቡ የዝውውር አ።
ታሪክ የሚል አለ እሱን የዚህ ሲነኩት ቦታ አ፣ አዎ፣ እሱ እንኳን እንትን እያደረገኝ እንኳ ነው እሱ ስነካው እሺ።
የሆነ እንትን research የሚያደርግ አለ ጽሁፍ እስከሚያመጣ ድረስ እንትን የሚያደርግ አ፣ እሱን እንደዛ ያልመ- እያደረገ እያመጣው አይደለም። በጣም ቆይቷል።
በጣም ይቅርታ ያልመጣሎትን screenshot አድርጎ ይላኩልን። ከዛም okay ይመጣል፣ ግን ከባለፈውም እንደዛ አድርጌ ጭራሽ አይመጣም። አሁን ራሱ እንትን እያለ ነው።
ችግር የለውም። ያልመጣሎትን screenshot አድርጎ ይላኩና ቀንና ሰዓቱን ስልክ ቁጥሮትን አብሮ አብሮ ይላኩልን።
okay ይመ- okay አሁን ላይ እሱ ግን ይመጣል።
አ ይመጣል። እ፣ ችግር የለውም። ከመጣሎት አሪፍ ነው። ካልመጣሎትም ያልመጣሎትን screenshot አድርጎ ይላኩት። ችግር የለውም።
okay፣ እሺ፣ search እያደረገው እንደዚህ ቢት ቢት አዎ።
የሚል አላሉ አ፣ ኔትወርክ እሱን እንትን ሲል ራሱን እንደዛ እያለ ነው።
ራሱን sc- screenshot አድርጎ ይላኩት። ችግር የለውም።
አ፣ okay ጽሁፍ ሳ- ሳያመጣው ሳ- ሳያመጣም ይላኩት። ችግር የለውም። ከዛም በየ- አብረው በየትኛው ቀን- ላካለን እ፣ ቴሌግራም ቻናላችን ያውቁታል።
አላውቀውም።
አ፣ አሁን መያዝ ይችላሉ። ስልክ ቁጥር ልንገሮት እሺ
0978
ዜሮ ዘጠኝ 78 ሰባ ስምንት 16 አስራ ስድስት
30 06
ሰላሳ ዜሮ ስድስት አ በዚህ ላይ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስምንት አ 78 16 30 06
ይቅርታ ሰባ ስምንት አስራ አስራ
6 አስራ ስድስት 30 ሰላሳ 06 ዜሮ ስድስት እሺ፣ አሁን አ- ላክላ ይ- ይቻላል። ችግር የለውም። አብረው ቀንና ሰዓቱን ይላኩ። እሺ ተግባብተናል። ይቅርታ ጨቀጨኩ።
ችግር እንትን የለም።
እ- ኋላ እንትን list ሳይመጣም ስልክ screenshot ላድርገው ማለት ነው።
አ screenshot አድርጎ ነው የሚልኩት።
እሺ፣
እሺ thank you።
መልካም ቀን።